Good morning, Captain Miss Martha speaking. Can I assist you, please? hello
hello hello፣ እንዴት አደሩ?
hello ነው።
እግዚአብሔር ይመስገን።
አስር ብር የሞላ ነው እና አንድ ምንም አይነት ብር እና ሶ- ስድስት ብር ያለ ነው እና ምን አሉኝ?
ካርዱን አስር ብር ሞልተዋል
ይቅርታ፣ የደወሉት ሆቴል ነው።
እ?
ሆቴል ነው የደወሉት።
እ- አይስሙም።
እሺ።